hello ጤና ይስጥልኝ። ትክክል
hello ስለ ከትናንት ወዲያ ይዤ ነበር ቲማቲም እሺ አል- አልመ- ትናንትም አልወጣም አሉ። ዛሬ ወጥቷል። እንደ እንዴት ነው? አልደወሉም እስካሁን።
እስቲ ስልክ ይነግሩኛል።
አስራ አንድ ሀምሳ ሁለት ዘጠና ሁለት ሀምሳ ሰባት አስራ አንድ ሀምሳ ሁለት
ዘጠና ሁለት ሀምሳ ሰባት
admin እርስዎ ነው አይደል?
አዎ አዎ እሺ restaurant quality ን ያዘዙት?
አዎ አዎ እሺ ዛሬ ወጥቷል። አስራ አራት ኪሎ ነው አይደል?
አዎ አስራ አራት ኪሎ አዎ አስራ አራት ኪሎ ስልክ ልንገሩት የድ- የ driver ይደውሉለት።
እሺ እሺ ዜሮ ዘጠኝ ሀምሳ ስድስት አስ- ሀምሳ ሀምሳ ስድስት እሺ ቆይ ልያዘው እሺ እሺ ቆይ አንዴ ሀምሳ ስድስት ሰላሳ ዘጠኝ
ሰላሳ ዘጠኝ ዘጠና ስምንት አርባ ሰባት
ሰላሳ ዘጠኝ
ዘጠና ስምንት አርባ ሰባት ዘጠና ስምንት አርባ ሰባት አዎ አዎ ዘጠና ስምንት አርባ ሰባት አዎ
እሺ በቃ እሺ አመሰግናለሁ እሺ መልካም